hello አቤት እ ሄኖክ አቤት።
እ ረዴት ነኝ ከ Best Bet ነበር የምደውለው።
እሺ ትንሽ እ ሰላም ነው አለ አለ። አሁን እንትና እ ፍሩታ የምትባል cashier አለች።
ፍሪ ፍሪ
ፍሩት- እሺ ቴሌግራም ላይ ሄኖክ ሚዛን ሁለት cashier አንድ locked out አድርጎብናል password ተብሎ ነበረ እና እቀይርላት ነበረ ላሳውቀ ብዬ ነው።
okay reset አድርጊልኝ ብላሽ ነው።
locked out አድርጎባት password ኡን መልሳ ስታስገባው እምቢ አላት እሺ እና locked out አድርጎብኛል አለች እና password ልቀይር ስለሆነ ልንገርህ ብዬ ነው እና ችግር በኋላ የለም።
password እንደዚህ መቀየር ምናምን ሲመጣ በአንተ በኩል ቢመጣ ጥሩ ነው።
okay ስልኬን በብሏት ነው የሚሆነው። maybe ኦ በአስተካክላለሁ። ችግር የለም።
በቃ እሺ እሺ thank you ማየ እሺ እሺ መልካም ነው።